ባቲ ላይ ሳትደርስ ተገርፋ ታዘች እንራ ገርፋ ገርፋ ባቲ ከተማው ከሚወደድ በቀር የሚወድቅ የለው የሚወድቅ የለው የሚወድቅ የለው የሚወድቅ የለው ቦታው ዝቅተኛ ከዚያው ሳር በቅሎበት ሰሚስ ይኖራለኝ ብንጫወትበት ማረንጎቻ ሰርቶ ቢሰቀል ከባላ ይቆረጥ የለም ወይ በጢስ በከለላን በጢስ በከለላ በጢስ በከለላ እብዱም እረኛውም ውሎልሽ ከሜዳው ዶሮም ጓሮ ዙሮ ጭር ብሎ ጓዳው ለራበው ለጠማው ለቸገረው ጣለሽ ኮራ በይ እንግዲህ እህሉ አውቃለሽ እህሉ አውቃለሽ እህሉ አውቃለሽ እንግዲህ እንጦጦስ ወጥቼም አልወርድ ባጣም ከዚህ አለች የምትወደድ የምትወደድ የምትወደድ ነራ እንደምንድናሽ ነራ እንደምንድነሽ መክሮስ ተመቃቅሮስ መልካም ማድረግ ቢቻል የንማን ልቦና ለሚስጥር ይመቻል። መክሮስ ተመቃቅሮስ መልካም ማድረግ ቢቻል የነማን ልቦናን ለሚስጥር ይመቻል። ዘመቻው ታዘዘ ጥያት መጓዝ ነው አደራ የሚባለው። እንዴት ያለው ሰው ነው? እንዴት ያለው ሰው ነው? እንዴት ያለው ሰው ነው? በከንቱ ነው እንጂ ለአደራ ያልኩሽ መቼ ተውልኛል እንደኔ ያየሽ ወይኔ ጓደኞች የኔ ባልንጀሮች በጀም እየበሉ እንዴት አመሸሻይ መቼ ሄደ እያሉ መቼ ሄደ እያሉ መቼ ሄደ እያሉ መቼ ሄደ እያሉ መቼ ሄደ እያሉ መቼ ሄደ እያሉ ንረ እንደምን አለሽ ንረ እንደምንድን ነሽ ላንቻሮ ቀረና ገርቢ ተገበየ ቀረ ወዳጅ ሁሉ እንደተለያየን ስጡኝ እስቲ ምላጭ ግንባሬ ልቆራ ግንባሬ ልቆራ ሰው ደም ይመልሳል የልቡን ከሰራ ብረም ምጣድማ እኔም ከቤት ያለኝ እምሽግ ድቅቅ ያለው ያንቺ ገላ ማረኝ ያንቺ ገላ ማረኝ ያንቺ ገላ ማረኝ ያንቺ ገላ ማረኝ ያንቺ ገላ ማረኝ ስንት ደብርዬ ባታ ምስት ደግፈኝ እንዴት ያንዲት መዘር ያንዲት ዛር ለከፈኝ ክሩን ላጠበቀው እምነት ላደረበት ለባላደራው ነው የጣቱን ቀለበት እስቲ ንበስፋይ እስኪ በቦታዬ ሰው እንዳይተኛበት እግር ዘዋሪ ነው እመጣለሁ ድንገት